የሃ ዘርና ነባር በግዕዝ ሮሃ ያገር ስም በሃ እንዴት ዋልህ አሃ በሬ ላም ወይፈን ከሃ ከዚያ ወደዚያ ኩሃ ሀያ ዛፍ ካዕብ ዘርና ነባር በካዕብ ሀቤሁ ከእርሱ በእርሱ ወደ እርሱ ለሊሁ እርሱ ቅሉ ላሁ ስመ አምላክ ላህላሁ ስመ አምላክ ሙዝያሁ ቃጭል ሙግዚያሁ ሙጃ ምስሌሁ ከእርሱ ጋራ ስማዚያሁ ስምዛ ሰማዚያሁ ስምዛ ሰምዚያሁ ሰንሰለት ቅልያሁ ቆሎ ብእሲሁ ሰውየው ብዝያሁ ሰበን ሰበዝ ብያሁ የሀገር ስም ናሁ እነሆ አርማክሳሁ መንፈስ ቅዱስ ኤርሁ የኮከብ ስም እሊአሁ እርሳቸው ዝምዝምየሁ የእስላም ፉቅራ ዴዝያሁ ቃጭል ገቦንሁ የሀገር ስም ጋቤሁ የእስራኤል መዶለቻ ጽርማሁ የሀገር ስም በሳልስ ሊቶናሂ ስመ አምላክ ሌሂ የሀገር ስም መንጽሂ ንጹሕ አድራጊ ምጽራሮሂ መስታወት ሰላምሂ ደጀ ሰላም ሰላመያሂ ደጀ ሰላም ሰላመ አብርሂ ልብሰ አሮን ሰራሙሂ አምደ ወርቅ ቀንጦራሂ የነፍጠኛ አለቃ ቁፋሂ ቅኔ ማህሌት ተያሂ መካበቢያ የግቢ ዙሪያ ተያሂ ፈሪ ተዳሂ ቤተልሔም አሜስያሂ ደጀ ሰላም አካሂ ጥገት አይስሂ አይደለም እያስተሳባሂ የሜዳ አምባ ዙሪያ የሜዳ አምባ ወይም ዙሪያ እልህሉሂ ቅንብቻ ካሂ ጊደር ደሂ ጓያ ገብሮናሂ የነጋሪት መቻለቃ ገብሮዳሂ ወልወል የግቢ ዙሪያ ጡፋሂ ቅድስት ጳራሂ መቅደስ ብራብዕ ሀ ን ያዕቆብሃ ያዕቆብን ሳሩሃ ሶሃ የአገር ስም ሶቢሃ አሚሃ የዚያን ጊዜ አመሃ እጅ መንሻ አብርሃ አጽብሃ ነገስታት ጸሊሃ ጭቃ በሐምስ ሄ ስመ አምላክ የፊደል ስም መሳብሄ ሽቱ መድሄ መጅ ማኑሄ ምናሄ የሰው ስም ሰዳሄ ሜዳ ሱራሄ ነጸብራቅ ሱፋሄ መስዋዕት ሳውሄ የሰው ስም ስባሄ ምስጋና ሶፍሄ ሜዳ ራግሄ ግራምጣ ርሄ ሽቱ ናትራ ብሄ ጉማሬ ብህባሄ ክርፋት ቅርናት ገጽ 53 ብህባሄ አይነት ፍጥረት ገጽ 53 ቴቁሄ ቴቆሄ የአገር ስም ወቦ የፈረስ አገር ትሄ የመስኮት ደጅ ኤሎሄ ስም አምላክ ኤርጋሄ አክርማ እማሄ እጅ መንሻ ገጽ በረከት ከሉሄ ስም አምላክ ኩለሄ ሁሉ ዮዳሄ ዮዳብሄ የሰው ስም ዮፍታሄ የሰው ስም ወይም ተከፈት ገላዊሄ የሀገር ስም ግሄ እሽኮኮ በሳድስ ህጊናህ የተለያየ ሆህ ኮክ ለብህ ሸክላ ለውህ ብራና ልዝብ ጸርብ ለካህካህ ውሽሽ እሽሽ ላህ ልቅሶ ላሜህ የሰው ስም ልህሉህ የራስ ለምለም ለስላሳ መላትህ ጉንጭ መሲህ የተቀባ ንጉሥ መሰርህ አታካች አድካሚ መስፍህ መስፍ መራቅህ ገንጃሪ በጋማች መርግህ መርግ መቅድህ መቅጃ የጆሮ መብሻ ገጽ ሃምሳ ሁለት መትህ ሰይፍ ስስ ረቂቅ መንቢህ መጋኛ መዋድህ ዋዲያት ዳካ መዋጥህ ነጭ ሐር መዝግህ መዝጊያ መዳምህ እርፈ መስቀል መድቅህ መዶሻ ድጅኖ ገጽ 53 መድቅህ የቤት ማስመረቂያ መጋዝህ የነብር ለምድ መጽብህ ወጭት መጽንህ መቆያ መጥን መፍጽህ መሮ ወይም ድጅ ነው። ሙናህ የተለየ ስፍራ ጉርጅ ማልህ የሚመረጭ ምልህ ምግባር አእምሮ ምልህ ምዝ የተመዘዘ ምስያ ሙገጫ ምስፋ አደባባይ ሸንጎ መሰብሰቢያ ምራውህ ማራገቢያ ምቅማህ መሰማሪያ መንከባለያ ምቅዳህ መቅጃ ምብኳህ ወናፍ ምቅማህ መሰማሪያ መንከባለያ ጋጥ ምቅዳህ መቅጃ ምብኳህ ወናፍ ምንዙህ ድልድል ቅምጥል ምድማህ ማንካ ጠንካራ ጽዋ ምጽያህ መጥረጊያ ሞሎህ የጣዖት ስም ሰርህ የክብር ብርሃን ሰንብላህ የኮከብ ስም ሰከህካህ አሰር ውሃ ሰከህካህ ውሽሽ እሽሽ ሰያህ ሕመምተኛ ሟርተኛ ሰይህ ገዳማዊ ሲህ ሺህ መከራ ሕማም ሲሩህ የሰው ስም ሳፍህ ሳፍህ ዘሃ ሴሮህ ቄሰ ገበዝ ሰማህ ስማህ ጣፊያ ስምሳህ ሳንሳ ስሩህ የቀና የተረገጠ ስራህ የክብረ ብርሃን ድካም ስንህ ቡሃ ስያህ ዝንግሪር ለቃቃ ማድጋ ስያህ ጽንሃ ጽዋ ስያህ ርኩሰት ዝሙት ስፉህ የተስፋ ድርብ ሶጊህ ሰነፍ የማያውቅ ረምህ ቀጭኔ መውጊያ ረብ ረብ ርህሩህ ርህሩህ ርዕስ ሰርቀ ወር መባቻ የወር መጀመሪያ ቀን ቀምህ ፍሬ አዝመራ ገጽ 53 ቀይህ ቀይ ቁራህ በሐዘን ምክንያት ጸጉርን መቁረጥ ቄቅህ ፍትግ ቅልህ ያልፈነዳ አበባ ጓ ቆልህ ጓ ቆራህ በሐዘን ጸጉርን መቁረጥ ቆቃህ ቆቅ በሊህ ስለት በህ ባህ እንዴት ዋልህ በረምዳ ሚያዝያ በግብፅ በራ ራሰ በራ በር ብርሃን በጢህ ብርጭቅ ዳብ ዱባ ቢህ ጉማሬ ቤርሳ ቤርሳቤ የሴት ስም ቤርስባ የሀገር ስም ብሩህ የበራ ብዙ ብዙ ተጽራ ሁለተኛ ሶስተኛ ደርብ ተፉ ሙዝ ቱፋ ሽቱ ታእህ ዘመድ ወገን ነዊህ ረዥም ነፉህ ድንች ኑህ ርዝመት ቋም ናህ ዋገምት ንህኑህ ትርፍርፍ ያለ ንኩህ አህያ ኖህ ጸጥታ መጽናናት አህ አክ አባጉንባ እርኩም አፈጽባ ንጋት ወገግታ አጸደ ምኩሳ እዳሪ መውጫ ኢያሴ አይደለም ኤልህህ ደጀ ሰላም ኤፍታህ ተከፈት እልሰ እልሰልቡላ የኮከብ ስም እልታ ያልተሰፋ ቀሚስ እልታ ፈርጅ መጎናጸፊያ እልታ ምርጫ እልጣ እልጣ የሀገር ስም እራ መሀል እጅ እዝ ጭንጫ ኩህ ኩላብ ኩስ ኩስ ኩርህ ግንድ ኮኩ አለት ወርህ ጨረቃ ወር ዋርህ የሚያበራ እንቁ ዝሩህ ጥሙቅ የተረጨ ደቀ ጽርህ የውስጥ አሽከር እልፊ ጠባቂ ድሁህ ጽኑ ትሁት ገርህ ዋጋ ንግድ ወረት እርሻ ግርህ የተገራ ግናህ ኃይለ ቁጣ የቁጣ ቃል ግውናህ ሰኔ የግብፅ ወር ጎህ ንጋት ብርሃን ብርሃን ጠፋልህ ሶስት ሩል ጥብቅ ጡባ ጥር የግብፅ ወር ጥንፍህ በረጅራጃ ጥፉህ ሽቱ ትርንጎ ጥፍንህ ጭፍን ጸብ ወጥ ምስራቅ ጸይህ መጥረግ ጥርጊያ ጸፍናት ፈእናህ የደህንነት አምድ የዓለም አዳኝ ፂላህ ጭቃ ጻህ ጻህ ጠፈጠፍ ፍሳሽ ጽርህ ቤተ ንጉሥ እልፍኝ ጽዩህ የተጠረገ ጥርጊያ ጽይህ ጥርጊያ ጽፉህ አሾ ቆማጣ ጽፍ ወርድ በሳብዕ መርሆ መክፈቻ ቅንጽራሆ ዲያቆን ተዳሆ ስመ አምላክ አብጥልማሆ ገበዝ አንቆቅሆ እንቁላል አፍትሆ ሹም ጭቃ ሹም ጭቃ ጓኝ ኢያሪሆ የአገር ስም ኦሆ እሺ በጀ በጎ ዶርሆ ዶሮ